ጤናዬን ልታዘዝ ቴቪ
አስጥኝ እንትን ለማለት ፈልጌ ነው።
ምን
ቴሌ ዊነር ላይ ጨዋታ ላይ ማለት ነው።
እሺ ቲፕ ለመግዛት ያልቻልኩት ሞክሬ ያውቃል።
መቀየር እንችላለን።
እንዴት አድርጌ
ኮይን አለት እኔ እቀይርለታለሁ።
coin አለ ስድስት coin አለ
ልቀይርለታለሁ coin
አዎ ወደ ትኬት ቀይርልኝ።
እሺ እሺ ስልኮትን ይንገሩ ዜሮ ዘጠኝ አስራ አራት
እሺ አስራ አምስት
እሺ ዘጠና አንድ አስራ አምስት
እሺ ስድስት coin አሎት
አዎ ቀይሬሎታል ተቀይሮሎታል
እሺ ሲስቴሙ ለእኛ ማናገር አለ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ሰባ ቁጥር ተጭነው አማርኛ ያርጉ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል አለ። ስለዚህ በትኬቶት እድሎትን ይሞክሩ።
እሺ አመሰግናለሁ።
አሜን።